ሄሎ ሄሎ፣ አዜብ እንዴት አደርሽ?
አቤት ወይንዬ፣ ደህና ነሽ? እንዴት ነሽ?
እንዴት ነሽ?
አለሁ እግዚአብሔር ይመስገን። ይሄ የቅድሙ ደብዳቤ ሳራ ይስተካከል ያለችሽ የሰጠች
አዎ ማህተሙ በእኔ ስለሆነ እንት- ኢሜ- እንትን የተደረገው በቴሌግራም የተላከው አዎ።
እንትን ይባል እንደገና እኔው ጋር ነው የምትልኪው። ቲተሩን ቲተርም አንቺ ጋር አታደርግም ልላከው ቲተርም አታደርግም እኮ ምናሽ አይ አታደርግም። ትላንት ተልኳላ ሁለት አይነት ደብዳቤ ይቆራረጣል ሞዴል ወይንዬ፣ ስልኬም ችግር አለው እ
ቲተርም ቲተርም እንደ ጻፈው ነው hello።
የምታደርጊው አዜብ።
ልላከው ወደ አንቺ ይኸውልሽ ቲተርም እንደ ትላንትና ቲተር አትመቺም።
ወይንዬ፣ ይቆራረጣል። hello እሺ ወይ በ- በሌላ ሌላ ቦታ ሄደሽ ደውዪልኝ። ለእኔ በሆነ ነገር hello፣ ደውዪልኝ፣ በሆነ ነገር ደውዪልኝ። አዜብ
hello
አዜብ